Hello እ አሁን አሁን የደወልኩልኝ ነኝ።
እሺ ሁል- መቶ ሀያ ብር ያልከኝ ነህ?
አዎ እሺ የገ- እም፣ login ስታደርግ ማለት ነው ዜሮ ዘጠኝን ትሆና ዘጠኝ ሀያ ሁለት ብለህ ሞክረውና በዛ login ስታደርግ መቶ ሀያ ብሩ እዛ ውስጥ ነው ያለው።
እ መቶ ሀያ ብሩ እዛ ውስጥ ነው ያለው።
መቶ ሀያ ብር ሶስት ነው ያለው።
እዛ ውስጥ ዜሮ ዘጠኝ ብለህ አይደል login የምታደርገው ሌላ ጊዜ አ አ ዘጠኝ ብለህ login አድርግ። እዛ ውስጥ ነው ይገባልህ።
ዜሮ ስም account ነው፣ ሳልጭን ችግር የለውም። አዎ።
አዎ፣ እሺ አሁን ብር ገብቷል አለ ገብቷል። መቶ ሀያ ብር ገብቶልሃል። መቶ ሀያ ብር ከሀያ ስድስት አለ።
አይ